ሄሎ ዜና እሞ ሰላም ነው?
እግዚአብሔር ይመስገን እንዴት አለህ?
ሄሎ እሺ ትነግሪኛለሽ ቲን ነበር ነግሬሽ ነበር አሁን
እሺ አዎ TIN ነበር ነግረሽኝ ነበረ አዎ የአድራሻ ለውጥ ነበር የገባው አዎ መጀመሪያ ባደራ ከዛ ደግሞ መጀመሪያ እድሳት ባደራ።
አዎ ከዛ ደግሞ አድራሻ ለውጥ እኮ አድራሻ ለውጥ እኛ ነን delivery አድርገንልሽ ይዘንልሽ የምንመጣው አዎ እኮ መቼ ነው የሚደርሰው አስቸኳይ የምቆርጠው ደረሰኝ ነበረኝ ለዛ ነው
እም፣ እኮ አሁን እሱን check ለማድረግ እ፣ ላሳውቅሽ ብዬሽ ነበረ
እኮ አላ- አላወቅኩም አዎ፣ አሁን መልሼ መልሰሽ ደውይልኝ እኮ ስራሽኝ አዎ ልጅቷ check እያደረገችልኝ ነው ገና okay ቢያንስ ከሰኞ ማክሰኞ እ?
አይደርስም ሰኞ ማክሰኞ ይዘውልኝ እስቲ እንደዛ መገመት አልችልም ማሳወቅ ነው ይመጣሉ። Okay እሺ ብዙ process አለ እንዴ ገቢዎች አይ ምናምን የለውም በፕሮግራም ነው ከአንቺ በፊት ያድራሻ ለውጥ ስለገባ delivery የሚያደርጉት በ order ነው በየአካባቢው ማለት ነው ነገር? Okay ስለዚህ እኔ ደግሞ ለዛ በጣም ነው።
አስቸኳይ ፈልጌው ነበር በእናትሽ ለዛ ስለሆነ ነው እኮ እነግራታለሁ እሺ ንገሪያት አደራ እሺ
እሺ